ጤና ይስጥልኝ ዲሻ ኢትዮጵያ ራሄል ነኝ። እባክዎት ምን ልርዳዎት? hello hello፣
hello ከ- ከተሰማራችሁ ጤና ይስጥልኝ ዲሻ ኢትዮጵያ ራሄል ነኝ። እባክዎት ምን ልርዳዎት?
sorry
hello
አቤት ይሰማኛል። ምን ልርዳዎት?
አይ እንትን ነበር ይ- የተጠራቀመ እንቆች ነበሩ ተቀንሰዋል ቆይ ከተቀነሰ እ፣ ሰ- የሆነ እንትን ግን እሱ አልሰጠንም ቁጥሩ ተቀንሰዋል ወደ ሰባት መቶ ስምንት መቶ አካባቢ ግን እንትን አልተሰ- አል- አልተሰጠንም አሁን ሽልማት ነበር ያልተቀበሉት?
እ?
ሽልማት ነው ያልደረሰው?
አ ሽልማት ነው ያልደረሰው?
ሽልማት ማለት ነው የተጠራቀመ ሳ- እንትን ነው እንቆች
እሺ ቢጂአይ ቁጥር ምን ያገኛል? ደንበኛ
ብጃ ቁጥር ማ- ምን የቢጂአይ code ID ቢጂአይ ID ማለት ነው ወይ ደግሞ ቢጂአይ ኮድ ቁጥር አለ።
አረ ነው እሱን አላ- አላውቅም እሺ TIN number ይስማሩታል TIN number zero zero አርባ ሁለት
zero zero አርባ ሁለት ሰባ ዘጠና ዘጠኝ ሰባ አራት
ሰባ
ዘጠና ዘጠኝ ሰባ አራት ዘጠና ዘጠኝ ሰባ አራት አ
ሽባኮትን አንድ ምስል ላይ ጠብቁ።
እሺ
ሌሎ ደምት ደሞታል
አቤት ዜሮ ዜሮ አርባ ሁለት ሰባ ዘጠና ዘጠኝ ሰባ አራት ነው ቲን አዎ።
number አዎ። እ፣ ችግር የለም ልክ ነው zero zero አርባ ሁለት ሰባ ዘጠና ዘጠኝ ሰባ አራት ነው።
አዎ ትክክል ነው
እባክዎትን አንድ ምስል ላይ ጠብቁ።
እሺ ችግር የለም
ሄሎ ደንበኛችን ነው ሌላ ወይዬ እ ይቅርታ መስማት ያስጠበቁ የግሮሰሪ ውስጥ ሊነግሩ ይችላሉ።
ግረሰዋይ ብርሃነ ነው
ብርሃነ ግሮሰሪ ነው ይችላሉ።
አዎ ብርሃነ አዎ እዛ በእንትን ስትገቡ በ እንትኑ ቲን ናምበሩ ያው ብርሃን አሰፋ ይላል
እሱ የእርስ ስም ነው። የቤቱ ስም በምንድን ነው የሚሰራው? የእርስ ግሮሰሪ በምንድን ነው?
ብርሃነ ብርሃነ ነው ብርሃነ ግሮሰሪ የሚል አዎ አዎ
እባክዎት አንድ ምስል ይስጡ።
እሺ
አዲስ አበባ ነው ያለው?
አዲስ አበባ ጀሞ
እሺ፣ አንድ ይመስላል።
እሺ እሺ
ብርሃነ ማን ነው?
አሰፋ ብርሃን አሰፋ
እሺ፣ ደንበኛችን እ አሁን የተገኘው መቶ ስልሳ ከይቅርታ ስም ነምበሩ በምን ነበር?
አቤት zero zero ስምንት አዲስ በድጋሚ በይቅርታ ጋር
ልደውል አይ አሁን የሚነግረው TIN number ነው። zero zero አርባ ሁለት zero zero አርባ ሁለት ሰባ ሰባ ዘጠና ዘጠኝ ሰባ አራት ዘጠና ዘጠኝ ሰባ አራት አዎ ሰባ አራት
እባክዎትን አንድ ቤት
እሺ እሺ
ከደንበኛ ስላስላስላቸው አንድ የምትቆያየውላ
እሺ፣ እሺ፣ ችግር የለም።
hello ደንበኛ የተላከው ጊዜ አለ የእግሩን ማለት ነው ጊዜ አይቆጥም አዎ፣
እኮ እሱ ቁጥር ነው የሚነግረን ደንበኛ
ቁጥሩ
አዎ በ text የተላከው ኮድ አለ እና ኮዱን ነው ለኔ የሚነግረኝ ኮዱ አገኘሽው?
እኔ አላገኘሁም ወደ እርሱ የተላከ ኮድ አለ digital code ማለት ነው ኦኬ፣ አሁን የተለያዩ እሱን በድጋሚ የሚደግም አሁን ካለው ስለሚኮዱ የሚነግሩን ይችላል
ሶ እንዴት አድርጌ ነው ማግኘት የምችለው? ኮዱ ቴክስት ላይ ነው የሚያውቅ ኤስኤምኤስ ላይ የተላከልሽ ካለ ቴክስት ላይ አዎ
እም፣ እስቲ እሺ፣ ቼክ ላደርግ።
አሁን ካለ አሁን ተሰርቶኝ ንገሩ። ካልሆነ ደግሞ ቁጥሩን እናዘጋጅና እም፣ okay፣ text ላይ check ላደርግ።
ያው እሺ እሺ፣ okay፣ ካ- ካገኘሁት መልሼ እደውላለሁ። እሺ፣ thank you።
ስለደወሉ ሌላ ምርት ነገር ይኖራል?
አቤት፣ ሌላ ምርት ነገር ይኖራል?
ሌላ ነገር የለም። እሱን ነበር እንትን ያልኩት።
በቃ ቁጥሩን እናዘጋጅና ይደርሳል።
እሺ፣ thank you። ቻው።
ስለደወለ